ጤና ይስጥልን ቤስት ቤት
አባት ውጤት ለማወቅ ነበረ ሲ አንዴ የትኬት ነው። እሺ cashier ኮዱን ንገረኝ።
አስራ ሁለት ሰማንያ ሁለት ሀያ ስድስት ሰማንያ ስምንት አስራ ሁለት ሰማንያ ሰማንያ ሁለት እሺ
ሀያ ስድስት ሰማንያ ስምንት
እሺ ሎስት ነው። አራት ጨዋታ ባባልሽ
እሺ አባቴ አመሰግናለሁ።